Hello ጤና ይስጥልኝ።
አብሮ ይስጥልን እቃ አዘን ነበረ። በጣም ቆይቷል። ሐሙስ አካባቢ የታዘዘ እቃ ነው።
የሐሙስ order ነው።
የሐሙስ ነበረ።
እሺ driver ኦች አልደወሉም?
እንግዲህ ነገ ይመጣል የምል ትናንትና አንድ እቃ አለን ብሎ ነበረ። በቢሮ ራሱ ተደውሎልን ነበረ ከእናንተ Okay ማታ ተደውሎሎት ነበር።
አዎ አዎ።
ስለዚህ ይመጣል። ያው driver ኦች ሲደርሱ ይደውላሉ።
ማለት order ራሱ driver ጋር እንዳልደረሰ ነው ኦንላይን የሚያሳየው። ከዚህ ሰዓት በኋላ ነው የሚመጡት። ሌላ ጊዜ ከዚህ ቀደም ብሎ ነበር የሚደውለው።
አንድ ያው የ order እንደ አዲስም ኮድም ስለማይላክሎት ለዛ ነው የ driver ምን እሺ።
የማያሳዩት። ፍቃዱ ነው አደለ? ሽንኩርት ፍቃዱ አዎ።
አዎ። ስለዚህ እ፣ ቸርቸር ነው አደል? መልካ location አዎ፣ መልካም ውጤት ነው።
አዎ። ስለዚህ ያው driver ኦች ሲደርሱ ይደውላሉ፣ ይጠብቋቸው።
ሐሙስን ጠብቀን
አዎ። እሺ እናመሰግናለን መልካ